Hello ጤና ይስጥልኝ። ከ Best Bet ነው የምደውልልህ። ከ Best Bet ስድስት መቶ ብሩ ገብቶልሃል። እሺ አሁን ይኸው check አድርጎ account ላይ አለ።
እሺ አምስቱ አስር ብሩ እሺ እናትዬ ስድስት መቶ አስር ብሩ ማለት ነው እኔ ጋር የሚያሳየኝ failed ብሎ ነው። ስለዚህ failed አለ ማለት ደግሞ ወደ አንድ አንድ ቻፓ ጋም እሺ ቻፓ ጋም እንትን ጋም ንግድ ባንክ ጋም ስደውል እንትን ነው አሉኝ።
እኮ ይኸውልህ ስድስት መቶ ብሩን እኔ ጋር እዚህ ጋር pending ስለሚል አይቻል ቻፓ ጋር ሳውቄልህ አሁን ገብቶልሃል። አምስት መቶ አስር ብሩ ግን fail- failed ስለሚል መጀመሪያ CBE ብርህን check አድርገው። ከዛ ወዲህ አልግቻለሁ። አልገባልኝም እስካሁን ድረስ ሺህ ብር ላይ እርግጠኛ ነህ? ምክንያቱም እነሱ ማየት ይችላሉ።
እነሱ እሺ ወደ ቻፓ ልከናል ብለው የቻፓ እንትን ነው ኮዱን ጋርናሉ ኮዱን ነገርኳቸው። ኮዱ አስተላልፈን አንተ እኮ አስገብተናል ነው ያሉኝ።
ይኸውልህ አንተ እኮ ልካል እኮ የአምስት መቶ አስር ብሩንም የስድስት መቶ ብሩንም እኮ ልካል ተልኮልሃልም እነሱ ልከውልሃል። ግን ምንድን ነው እዚህ ጋር እነሱ አንዳንድ ወይ balance ነው የሚያደርጉት ወይ ደግሞ refund ነው የሚያደርጉት። refund ማለት ወደ CBE ብርክ ማለት ነው። ስለዚህ አልገባልኝም።
መጀመ- እሺ መጀመሪያ check አድርገውና ደውልልኝ። በዚህ ድጋሚ አሳውቅልሃለሁ። ምክንያቱም እሺ፣ አምስት መቶ አመሰግናለሁ።
አስር ብር አንድ ጊዜ ብቻ ነው ያደረግከው።
እ?
ስድስት- አዎ አምስት መቶ አስር ብር አንድ ጊዜ ብቻ አይደል ያደረግከው አዎ እኮ እዚህ ጋር failed ነው የሚያሳየው። ስለዛ ነው check አድርግ ምልህ። ስድስት መቶ ብሩ ግን ገብቶልሃል አሁን። ከዛ ደውልልኝ።
እሺ እሺ